እንግዲህ ስልክ ሲያስደውለኝ እጋርዳለሁ።
ሄሎ ቆይ ሄሎ ሄሎ ወይ አቤት አቤት።
አሁን ዜሮ አንድ አንድ ደውለህ ካስተመር ሎኬሽን ቀይሮብኛል ብለህ ነበር አይደል?
አዎ አዎ።
ስንት ነበር ኦርደር ነበር ያልከኝ?
እሺ አንዴ ዜሮ ስድስት ሰላሳ ሰባት
ኦኬ ዜሮ ስድስት ሰላሳ ሰባት ነው ያልከኝ?
አዎ አዎ።
እሺ አስር ደቂቃ ጠብቅ እሺ። ከአሁን ደቂቃው ጀምሮ ዜሮ ስድስት ስልሳ ሰባት ብዬ ነበር የጻፍኩት።
እሺ እሺ